sana dedesinin beşli beyt?
ማኪያቶ መዘዣ ልኝ ሄሎ ሄሎ ሰላም ሄሎ ሄሎ ሰላም ሰላም አደርሽ እግዚአብሔር ይመስገን ሰላም ነው።
ዳዊት ነኝ ከጅማም ደውለው እሺ ዳዊት
ሁለት ቤት ሎክ አድርጎብን ነበረ ታሸር ካሸር እሺ ጭ- ካሸር ስንት
ሁለቱም ካሸር ሁሉ
ካሸሯን ካሸሯን ነው ካሸር ሲሆን ሁሉ ሎክ አድርጓል ሎክ አድርጎ ነበር የትኛው ሾፕ ነው?
እ፣ ሰላም እ፣ ኤርሚያስ ኩሎ ኩሎ በር ኤርሚያስ?
የሚል አንዱ ኤርሚያስ ኩሎ በር የሚል ነው አንዱ ሾፕ ኔሙ ማለት ነው እሺ አንደኛው ደግሞ ኩሎ ኤርሚያስ በር?
ቆ- አዎ ኤርሚያስ ቆጪ ሁለት ነው ኮልፌ ኤርሚያስ ኮቺ አዎ
ሁለቱም ካሸሯ እናቱ ነው የዘጋው።
እ፣ ዋን እናቱ ዋን እናቱ አዎ እሺ እሺ ደጋግሞ አሁን ሞክረውት መሰለኝ እሺ አሁን እከፍተዋለሁ። ሎክድ አድርጎ ነው የሚሆነው።
እሺ እሺ መልካም ቀን።
እሺ